ጤና ይስጥልኝ ደንበኛ ነሽ?
ይስጥልኝ ቅድም ደውዬ ነበረ።
አዎ እኔ ነኝ ያነሳሁልህ።
okay እሺ
አገኘህ?
advance ከፍተዋለሁ በእንትን እሺ እሺ።
advance ሚል ልልክ አይደለ?
አዎ advanced ውስጥ ይግባው።
okay አቤት ያዘ ያዘ
አገኙት advanced የሚለውን?
አዎ አግኝቼዋለሁ። search እያደረገ ነው advance ላይ እሺ እሺ
በጣም እንትን ይላል ይዘገያል።
እሺ እጠብቅዎታለሁ። ችግር የለም። በ PC ነው አይደል የከፈቱት?
አዎ PC ነው wi በ WiFi ነው እየተጠቀምኩ ያለውና እሺ በጣም እንትን ብሏል። በቃ ችግር የለውም ሌላ ቀንም እደውላለሁ።
አይ ለእኔ ችግር የለውም። እርስዎን እንዳያስቸግሮት ብዬ ነው።
አይ ችግር የለውም። እኔማ ባለ ጉዳይ አይደለም።
እሺ
ብዙ ሰዎች በዚህ እየተጠቀሙ ይህንን chance ያጋጥማል።
ምን አለኝ?
ሌሎች ሰዎች እንደዚህ ያጋጥ- እ፣ የሚያጋጥማቸው አሉ ማለት ይሄ chance ያጋጥማቸዋል። እንትን
እ፣ የቱ chance አልገባኝም።
የስራው ውጭ ሄዶ የመስራት እንትኑ
ስራ ማግኘቱ ነው። አዎ አዎ፣ አሁን በተለይ ብዙ የሰው ኃይል እየፈለገው ስለሆነ ካናዳ ሀገር okay።
አንዳንድ customer ኦች አግኝተው ደግሞ ለቪዛ process ለማስደረግ ደግሞ መልሰው የሚደውሉ customer ኦች አሉ። አዎ
ምንድን ነው criteria ቸው? ዋና criteria ቸው ምንድን ነው?
እንደየስራው ይለያያል። አሁን filter ካደረግን በኋላ እ፣ እንደየስራው ይለያያል። አንዳንድ ስራዎች experience ይፈልጋሉ፣ ትምህርት የትምህርት ማስረጃ ይፈልጋሉ። አንዳንድ ስራዎች ደግሞ ምንም requirement የላቸውም። ግን እ፣ እርስ አሁን አንዱን የስራ apply ማድረጊያ መንገድ ካሳየንዎት እርስዎ እየደጋገሙ በጣም ብዙ ስራዎች ላይ apply ቢያደርጉ ጥሩ ነው። አንዱ ባይሳካ ሌላውን ይሳካ ማለት ነው።
አዎ፣ ችግር የለም። ብዙ ዘርፍ ላይ ስለስራ
እም። አዎ እንደዛ ማድረግ ይችላሉ።
ይልና ሊከፍት አልቻለም።
process እያደረገ ነው።
search ነው እያደረገ ያለው።
በ- በስልኮት እስኪ አንዴ ለመጨረሻ ጊዜ ሞክረው። በስልኮት በስልክም እ፣ ያየሁት ነበር ያ እኔ ጋር አምጥቶልኛል።
ይልሻል እስኪ አንዴ በስልኮት ይሞክሩት። PC ው process ያደርግ እስከዛ እሱ እስኪከፍት ድረስ በስልኮት እንየው።
መቶ ነበረ
ሄሎ
መቶልኛል። በዛ እንበል እሺ መጣ። እሺ advanced ካሉት በኋላ አሁን ወደታች እንውረድና employment group የሚለውን እንፈልግ።
employment employment group ወደታች ሲወርዱ ቅድም ያገኘነው አገኙት።
employment group አገኘዋል።
አሁን temporary foreign workers የምትለዋን click ያደርጉና box ዋ ላይ click ያደርጉበት።
search ደግሞ እያደረገ ነው።
loading አለ አይደለ?
አዎ search እያደረገ ነው ያለ እሺ፣ አዎ loading ይልና ያደረገ
እሺ፣ right አደረገሉት።
አላደረገም right አላደረገም።
እሺ፣ ከላይ ያለው ቁጥር ስንት አለ? view result የሚለው ጋር ስንት መጣ ቁጥሩ? እሱን click ሲያደርጉ መቶ አርባ ስምንት ሺ ሁለት መቶ ዘጠና ዘጠኝ አዎ filter አላደረገም። አሁንም አረንጓዴ right ማድረግ አለበት። box ዋ ላይ box ዋ ላይ ነው click እያደረገ ያሉት።
አረንጓዴ አድርጓል።
okay አረንጓዴ አደረገ።
አረንጓዴ አድርጓል። አዎ እሺ ስንት ሆነ ቁጥሩ? አስራ ሁለት ሺ ሰላሳ ስምንት
አይ እ መቶ አርባ ስምንት ሺ ሁለት መቶ ዘጠና ዘጠኝ ያለ
temporary foreign workers የምትለዋ box ውስጥ አረንጓዴ right መጥቶሎታል።
right አልመጣም።
አዎ right right መምጣት አለበት። ተለያዩ ላይ ደጋግመው click ያደርጉባት connection ይሆናል።
አዎ፣ search እያደረገ ነው።
እሺ
በቃ እንደዚህ እናደርግ።
እሺ ሲሰራ በደንብ እንትን እላለሁ። እኔ በዚህ ልሞክርና እሺ
ሲሰራ እደውላለሁ።
እሺ ይሄን employment group ችግር የለም ነው። እሺ employment group ን እና intended አሁን እንደዚሁ እዚሁ መስመር ላይ አንዴ እንዲያዩዋት ከዛ በቃ tick አድርጎ መፈለግ ስለሆነ intended applicant የምትል አግኝተዋል።
okay። አይ እንትን ብለዋል። ወደ ኋላ ደግሞ መለስ search እያደረገ ነው።
ድጋሚ ወደ ኋላ ተመልሰዋል።
እቺን filter ያደርግሎት አረንጓዴ right መሀል ላይ ያመጣል። ከዛ ደግሞ intended applicant የሚለው ላይ ደግሞ Canadians and international candidate የሚል አለ እሷ ላይም በተመሳሳይ ሁኔታ right ያደርጉበት እና tick ሲያደርጉ right ያመጣሎታል።
አዎ ኮ- እንትኗ ይዣታለሁ እሺ ቅርብ ላይ ነበር እንጂ አሀ ሊስታውት አድርጌያቸዋለሁ። ነግራኛለች።
እሺ ይሞክሯት እና እንዲህ ካሉት እረዳታለሁ ድጋሚ።
እሺ እሺ እሺ እሺ መልካም እሺ